hello hello ድምፅሽ ይቆራረጣል።
እሺ፣ አሁን hello
አይ፣ አሁንም አይሰማም። የሆነ በጣም ታፍኗል።
መጠየቅ ይችላሉ።
እሺ፣ እንትን ይሄ የዩቲዩብ ትምህርቱን ለመመዝገብ ፈልጌ ነበር። አሁን አላለቅም እንዴ?
በኦንላይን መማር ይችላሉ። አሁን
በኦንላይን አዎ፣
እንትኑ አልቋል። እዛው በአካል መጡ ምናምን አዎ፣ ተመረ-
እ እ ትምህርት ተጀምሯል።
እኮ ከእነሱ ጋር ተቀላቅሎ መማር ምናምን አይቻልም። አሁን
የት ነው የሚኖሩት?
እኔ ከሰሚት ፔፕሲ ጋር
እሺ፣ ስሞትም አልበል
በጸሎት በጸሎት ሆነ
እሺ፣ እ ስለ ትምህርቱ መረጃ አሉት?
የትምህርት እ እ የምን መረጃ ወይኔ ግን በጣም አይሰማም። ማይኩ ነው እንዴ? ማይኩ ነው ሄሎ ሄሎ እ እ እ ሄሎ ሄሎ ሄሎ